አቤት አቤት አቤት አሁን ደውለው ነበር ተቋረጠ ይቅርታ
መልስ አልሰጥ አልከኝ አዎ ተ- ትንሽ ድምፆ ተቆራርጦ ነው ምንድን ነበር የጠየቁኝ አይ የእናንተን office ነበር የጠየኩ አዎ የእኛ office ገርጂ ኮሪያ ሆስፒታል አለ no no አይደለ እዚህ ልደታ ያለውን እኮ ነው የምጠይቅ ልደታ ያለውን ነው ልደታ ያለው ይሄ ልደታ ከፍተኛ ፍርድ ቤት ፊት ለፊት ያለው ነጩ ህንጻ ያውቁታል
እስቲ ቆይ ወደዛ እየመጣሁ ነው ቆይ እስቲ ከ- ከቸገረኝ እደውላለሁ በቃ ይቻላል ወደ ውስጥ እየመጣሁ ነው ስሞትን ማን ልበል ይቅርታ
ስሜ already ተመዝግቤ ከፍዬ ምናምን አሁን እንትን ፍለጋ ነው የሚሄደው
አዎ ነው ሰርተፊኬት አዎ አዎ እሺ እሺ እሺ መልካም እሺ እናመሰግናለን